ከተማ ለመድሽው መንደሩን አገሩን መንገዱን ሳየሩን ከተማ ለመድሽው መንደሩን አገሩን መንገዱን ሳየሩን በጣም ተጨንቄ በሐሳብ በናፍቆት አገሩን ለቅቄ እንዳልመጣ ልቤን ፈጥኖ እንዳይወስን ጊዜውም መንገዱም ሩቅ የሆነ እምነትን ባንቺ ላይ እንዳጥል የሩቅ ወዳጅ ሩቅ ሆነ በጣም ተጨንቄ በሐሳብ በናፍቆት አገሩን ለቅቄ እንዳልመጣ ልቤን ፈጥኖ እንዳይወስን ጊዜውም መንገዱም ሩቅ የሆነ እምነቴም ባንቺ ላይ እንዳድር የሩቅ ወዳጅ ሩቅ ሆነ ህመሜ ደካማሽኔ ያቻመለኛ የዛሬን አንቺው ነይልኝ በያስጠሪኛ የኔ ዓለም ሰበበኛ ነኝ አመለብዙ ያምረኛል ይናፍቀኛል ጨዋታሽ ወዙ ኧረ ምነው ስለምነው ፍቅር ቅጣት የሚሆነው ስለምን ነው? ኧረ ምን ነው? ምን ነው? ከተማ ለመድሽው መንደሩን አገሩን መንገዱን ሳየሩን ከተማ ለመድሽው መንደሩን አገሩን መንገዱን ሳየሩን የቃልሽ ድርሳኑ አይቋጭ በቀኑ የፍቅርሽ መብከኑ የባሰ ዛሬ ሞዴ እንዳይተውሽ ባዴ ፍቅር ዜማሽ በማይሆነ ተስፋሽ በማይሞቀኝ ግርማሽ አጅበሽ ያንቺ ምትካታ ሁልሽ የቃልሽ ድርሳኑ አይቋጭ በገኑ የፍቅርሽ መብከኑ የባሰ ዛሬ ሞዴ እንዳይተውሽ ባዴ ፍቅር ዜማሽ በማይሆነ ተስፋሽ በማይሞቀኝ ግርማሽ አጅበሽ ያንቺ ምትካታ ሁልሽ ህመሜ ደካማሽኔ ያቻመለኛ የዛሬን አንቺው ነይልኝ በያስጠሪኛ የኔ ዓለም ሰበበኛ ነኝ አመለብዙ ያምረኛል ይናፍቀኛል ጨዋታሽ ወዙ ኧረ ምነው ስለምነው ፍቅር ቅጣት የሚሆነው ስለምን ነው? ኧረ ምን